ሄሎ ጤና ይስጥልን።
ሆሮ ይስጥልን። እንዴት ነህ?
አለን አለን።
ይህን የሆነ ቁጥር ነበረኝ እና ፖስትፖንድ እያሉ አንዷን ትኬት ብቻ ተሰጥቶ ይሰሩልኝ አልቻሉም። አርባ ስምንት ሰዓት ደግሞ እውነታ ትኬት ነው አይደለ? የኳስ እሺ፣ ካሸር ኮዱ ነገር
አስር ሀምሳ ሰባት አስር ሀምሳ ሰባት ሰባ ዜሮ ዘጠኝ
Hello ወይ እሺ፣ ትንሽ ጠብቅኝ እሺ። ይስተካከላል።
አምስት ትኬት ነው cashier ኮዱ ልላክልህ እንዴ ሁሉንም ልንገርህ?
እሺ፣ አዎ ንገረኝ። ልላ- ልልከው ስለሆነ ለእንትኑ እሺ አስር ሀምሳ ሰባት ሰባ ዜሮ ዘጠኝ ነገርኩህ እሱን።
አህ አንድ ነግረሽኛል። እሺ፣ ሌላ አዎ ከዛ አስር ሀምሳ ሰባት አስር ሀምሳ ሰባት ስልሳ ዘጠኝ ዘጠና አንድ
ስልሳ ዘጠኝ ዘጠና አንድ አዎ አንድ አይነት ናቸው የሁሉም አንድ team ነው።
አዎ አዎ
እሺ
አ ሌላም አለ ቆይ አንዴ እሺ ንገሪኝ።
እሺ አስር ሀምሳ ሰባት ስልሳ ዘጠኝ ሰማንያ አስር ሀምሳ ሰባት ስልሳ ዘጠኝ ሰማንያ አንተ ደግሞ አቅል የለም።
እሺ ሌላ
አስር ሀምሳ ሰባት ስልሳ ዘጠኝ ስልሳ አራት
አስር ሀምሳ ሰባት ስልሳ ዘጠኝ ሰባ አራት
ስልሳ ዘጠኝ ስልሳ አራት ስልሳ ዘጠኝ ስልሳ አራት ነው።
ስልሳ ዘጠኝ ስልሳ አራት ያለው ጊዜ አንደኛ ሰላም ከዛ ሀያ ሰባት እሺ ሌላ
አስር ሀምሳ ሰባት ስልሳ ሰባት አስራ ዘጠኝ
አስር ሀምሳ ሰባት ስልሳ ስልሳ ሰባት አስራ ዘጠኝ
ስልሳ ሰባት አስራ ዘጠኝ አስራ ዘጠኝ አዎ
እሺ ሌላ
በቃ ጨረስኩኝ።